ጤና ይስጥልኝ ሁሉ ስፖርት ባኮ ምን ልርዳው?
ጤና ይስጥልኝ።
አብሮ ይስጥልን።
ምንድን ነው ዛሬ በጣም system ኡ እንትን ብሏል። ምንድን ነው
ምንድን ነው ያስቸገሩት?
ምን success አሁን ለምሳሌ withdraw አድርጌ successful ብሏል። ግን በቃ አልገባኝም። ዛሬ ቀን ሙሉ እንደነ እያለ ያለው ምን
withdraw ነው ጥያቄዎት?
withdraw ም deposit ን በቃ እንዲ በቃ deposit ስናደርግም successful እና አልገባም። withdraw ስናደርግም አሁን successful ከቴሌ ብር ላይ ቆርጦበታል።
አዎ ከቴሌ ብር አሁን ማውዝ እንትን ነው withdraw withdraw ያደረኩት ደግሞ አሁን withdraw አድርጌ ከዝውውር ታሪክ ላይ ያልገባሉትን ፎቶ ያንሱና በቴሌግራም ይላኩልን።
ልክ ያለው successful ግን ብሏል፣ ግን አልገባልኝም።
ቴሌግራም ላይ ልከዋል።
አዎ ልክ ነው። hello
የ- አንድ ጊዜ ጠብቁ። በምን ነው ቴሌግራም ላይ የላኩት?
ቴሌግራም የላኩት okay በዘጠና አራት ቤት ነው የላኩት። ዘጠና አራት ሰማንያ ሃምሳ ስድስት ሰባ ስምንት በእሱ ነው ፎቶ screenshot አድርጌ ዘጠና አራት
ዘጠና አራት
እሺ ሰማንያ ሃምሳ ስድስት ሰባ ስምንት ሰማንያ ሀምሳ ስድስት
ሰባ ስምንት ወይስ ሁሉ ልክ ያሉት እና እንትን የላኩት ፎቶ ሰክሰስፉል ይላል፣ ግን ያው አልገባልኝም።
የትኛው ነው? አንድ ሺ ዘጠኝ መቶ ስልሳ ዘጠኙ ነው።
አዎ አሪ በአስፔ ሰግ- ግን ሰክሰስፉል ሰክሰስፉል ይላል፣ ግን እዚህ ጋር ያው አየር ላይ ነው። በቃ ምንድን ነው ሁሉ ስፖርት የሚጠቀምበትን ስልክ ይንገሩኝ።
ሁሉ ስፖርት የምጠቀረትና አርባ ስድስት ሀያ ሶስት አስራ ስድስት አርባ አስራ አራት ስድስት
ሀያ ሶስት እሺ
አስራ ስድስት አስራ አራት
ተላልፎሎታል። መልስ ስናገኝ እናሳውቆታለን። ቴሌግራም ላይ በትዕግስት ይጠብቁ።
ኦኬ